አዎ ሄሎ አዎ ይሰማል አዎ ይሰማል ብር ገና አልመለስኩም ብር ወይዘሮ አድርግና ግን አልመልስም ገና
ሽሞትም አልበል
ኒያል
ማን አይደል
ኒያል ኒያም
አዎ እም
ምን ነበር ኬዙ?
ከሁሉስ ወዳ ብር ወይዘሮ አድርግና ግን አል ገና አልመልስም
ስልክ ቁጥር ነው የሚጠቀሙት?
አይ በሌላ ስልክ ዜሮ ስምንት ዘጠና አምስት ሪፖርትም ላይ ቴሌ ቁጥር ላይ የሚጠቀሙት
እም ዘጠና አምስት እ ዜሮ ስምንት ዘጠና አምስት ሃምሳ አራት ሀምሳ አራት
ሀያ ሁለት ሰላሳ ሀያ አራት ሀያ ሁለት ሀያ ሁለት ሀያ ሁለት
ሰላሳ
ሰላሳ ዜሮ ዘጠኝ ዘጠና አምስት ሀምሳ አራት ሀያ ሁለት ሰላሳ
አዎ
ስንት ብር ነበር amount ኡ? amount ኡ ስንት ብር ነው?
እ
ስንት ብር ነው amount ኡ?
መቶ ብር
መች ነው ቀኑ?
እ ቀኑ መች ነው? ትላንት ነው?
አዎ ቀኑ አስራ አንድ
ሜይ አስራ አንድ
አስራ አንድ ከጂሲ ጋር
ሜይ አስራ አንድ ነው?
አ አ
ሜይ አስራ አንድ
አዎ በያኛው ስልክ ዜሮ ሶስት አስራ አምስት ነው ይሄኛው ጋር በእኛ ነው? በእኛ ነው አስራ አንድ አዎ ግን ብሩ withdraw አድርገና withdraw አድርገና ግን ከእኔ ጋር አልገባም ግን የእኔ ቴሌብር
ስልኮችን አሁን በሚሰጡ ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልኛል።
ምን
አሁን በምሰጠው ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልኛል ከሁሉ ስፖርት ላይ ያለው screenshot አድርገና ግን ሰጠው
ልከዋል። screenshot አንስተው አዎ አዎ
ቴ- የቴሌግራም ስሞት ማን ይባላል?
እ ዜሮ ዘጠኝ ሃምሳ አንድ
የቴሌግራም ስሞት አዎ ስልክ ቁጥር ነው የምናገሩ
ስልክ ቁጥር የቴሌግራም እሺ ዜሮ ዘጠኝ
ሃምሳ አንድ ሀምሳ አንድ
ሃምሳ
ሀምሳ
ዜሮ ስድስት ሀያ ስድስት
ስልሳ ስድስት
አይ ዜሮ ስድስት ሀያ ስድስት ዜሮ ስድስት ሀያ ስድስት አዎ ሀምሳ አንድ ሀምሳ ዜሮ ስድስት ሀያ ስድስት አዎ
እሺ ደንበኛችን እ ተመዝግቦሎታል። ትንሽ አዎ።
ታገሱ፣ ይስተካከላል። check ተደርጎ ይስተካከላል። እ ፈጠን ያለ ሚ- ምላሽ እንዲያገኙ ግን እ ሁሉ ስፖርት ላይም ደውለው ተመሳሳይ ችግር እንደገጠመው ተመሳሳይ case ይንገሯቸው።
ምን ምን ተመሳሳይ ሪፖርት ያቅርቡ። ሁሉ- ሁሉ ስፖርትም ጋር ደውለው በእኛ በኩል ይስተካከልሎታል፣ ይሰራል፣ ይታይሎታል።
ማነው የሚደውለት እኔ
አዎ እዛም check እንዲያደርጉላችሁ እዚህም ይስተካከ እዚህም check ይደረጋል። በፍጥነት ምላሽ እንዲያገኙ ነው።
ከማን ጋር ነው የሚደውለት ከአንተ ጋር ወይ ወይ ከኔ ጋር ስፖርት ጋር ሁሉ ስፖርት ጋርም ደውለው ያጣሩ።
ምንድን ነው የተቃሰሉ
ተረድተውኛል። ደንበኛችን ሁሉ ስፖርትም ጋር